በአንድ ኪሎ ወድጄ ነበር። ስንት ብር እንደሚመለስ ደግሞ
okay እሺ
እና ምኑን ነው የምነግራቸዋል?
cashier code ዋን ንገረኝ አንዴ check ላድርግልህ።
እሺ ዘጠና አራት
እሺ ዘጠና አራት ዘጠና እሺ
ዘጠና ስድስት ስምንት
ዘጠና ስድስት ስምንት አዎ
እሺ refund የለውም። ሁለት ጨዋታ ወጥቶብሃል። ሁለት ጨዋታ ወጥቶብሃል። refund የለውም።
የለውም።
አዎ አዎ፣ check ማድረግ ትችላለህ።
አመሰግናለሁ።
ሸኳ ድምጻ
እ?
ያው ሸኳ